አንተ ቡና አጠጣም እንዴ? እ ማን?
ሄሎ ጤና ይስጥልኝ።
ሄሎ፣ ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ።
እ Flintstone Homes ደውለው ነበረ።
አ Flintstone Homes ደውለው ነበር።
አሳፍ የሆነ ይቅርታ፣ እሺ እሺ ሞባይል እንትን እየተመለከቱ ነበር። ይቅርታ፣ እሺ
አያ በሰፈቱ ነው።
እሺ መልካም ቀን።
አያ አያ